ዛኔ ሪፕላይ አድርገውልኝ ግን ጥረት የተደረገ ብርሃኑ አዎ አቤት።
ምግብ ቤት መልሼ ከዛን አሳውቀ ይመልሻለሁ ብለህ
እ ላሳውቃችሁ ከ- ከመልሶ ሄሎ ሄሎ አይሰማም አሉታል። ሄሎ